Hello
ጤና ይስጥልኝ። ኢቲኤስ የበረራ መረጃ ማዕከል በኩል ልርዳዎት።
ሁሉ ሰላም ነው አባ?
እግዚአብሔር ይመስገን።
አይ የሆነ ሀገር ቲኬት ዋጋውን እና እንድጠይቅልኝ እንድታውቅልኝ ፈልጌ ነው።
እሺ፣ ከየት ወዴት ነበር?
ከአዲስ አበባ ል- ሉሱቶ ሉሱቶ
ሌሴቶ አ
እሺ፣ አንዴ ጠብቁኛል መስመር ላይ እሺ፣ ችግር የለም።
እያየሁት ነው። እሺ፣ ይቅርታ system እያስቸገረኝ ስለሆነ ነው።
ችግር የለም።
የምታየውን ምድር አለ
መልሼ ልደውል ወይ?
እያየሁት ነው። ወይ መልሰው የሚደውል ከሆነ check አድርጌ ልጠብቁት። የአንድ ሰው ነው የፈለጉት
አዎ የአንድ ሰው ነው። እዛው እናንተ ጋር ይቆረጣል አይደል?
እ
እናንተ ጋር መቆረጥ ይችላል እንዴ? ወይስ እናንተ መረጃውን ብቻ ነው ወይስ እናንተ ይችላሉ፣ ምክንያቱም ይችላሉ።
ስለዚህ መ- አሁን እኮ ዋጋውን ለመጥ- ለማወቅ ፈልጌ ነው። መጥቼ ልቆርጥ ዋጋውን ለማወቅ ፈልጌ ነው።
እሺ፣ ቼክ አድርጌ ወይ ልደውልሎት እኔ።
እሺ እሺ።
እሺ